ጤና ይስጥልኝ። ሁሉ ስፖርት ነው ባኮም ልደው
ሁሉ ስፖርት ላይ የተበላ ነበር እና እሱን transaction ላይ ምናምን የለም transfer አድርጌው የለም withdraw አድርገው ነው
ነበረ ብሩንም ወደዛ አላከውም። እዚህም transaction ኑ ላይ የለም።
transaction ላይ ላይኖር አይችልም። ሁሉም እዛ ላይ ይጻፋል።
ገብቶኛል፣ ግን ምንም እዚህኛውም አልገባም። connection ባንክ እየዞረ transaction የሚለው ውስጥ ይክፈቱና እዛ ላይ ሁሉም አ?
ይጻፋል። ከዛ ላይ ነው ፎቶ የሚያነሱት።
ምኑ ላይ bank transaction የሚል አለ። transaction history ሲገቡ
ወደ ቴሌብር እኮ ነው የተላኩ።
more የሚለው ውስጥ ይገቡና transaction history ን ያገኙታል።
አዎ፣ ከዛ ላይ bank transaction የሚለው ውስጥ ሲገቡ አሁን አልገባልኝ ያሉትን የገንዘብ መጠን ያገኙታል። ከዛ ላይ ነው ፎቶ አንስተው በቴሌግራም የሚልኩት።
በዚህ እንትን ነው አመልከው።
ቁጥር የያዙ
እሺ፣
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ዘጠኝ
ሰባ ስምንት ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አ ሰላሳ ዜሮ ስድስት